ስፖርት በምን ልርዳዎት?
እሺ ይሰማላ።
አዎ
እሺ cash out ትናንትና ሁለት ጊዜ
withdraw ነው።
አ cash out
እሺ ወደ ቴሌብር ማለት ነው።
አልገባሉትም።
አ ወደ ቴሌብር አልገባም። ከዚህኛ ከሁሉ ላይ ተቀምጧል።
እሺ transaction history ውስጥ ይግቡና
እ
ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልኝ።
ምን ውስጥ ገብቼ transaction history
transaction script የሚል አለ እዛው ላይ ሁሉ ስፖርት ላይ አለ።
አዎ